Hello Hello አቤት ሰላም ነው መዓዛ?
እግዚአብሔር ይመስገን።
አለን አለን ደህና። ከወዳ Vehicle Manufacturing ነበር የደወልነው።
ለምን ነበር?
ስልክሽን ከአዲስ አበባ ዩኒቨርሲቲ ነበር ያገኘነው። ድርጅታችን ውስጥ በ junior accountant open position ስላለ መተሽ ትናንትና ነግሬያት ነበረ። ከ graduate class ጋር ቀላቅለውት ነው እንጂ ዘንድሮ ገና ነው graduate የማደርገው ብያታለሁ እኮ።
Okay፣ ትናንት ተደውሎልሽ ነበረ?
አዎ አዎ።
Okay፣ እሺ፣ መልካም እሺ እሺ፣ አመሰግናለሁ።
ችግር የለውም። እሺ